እንዴት ታሪክ ነው የሚለቀው? አቤት እ የሆነ ብር ልከን ነበር ትላንትና አቶ ሰባት ሰዓት አካባቢ። አሁን ነው የላኩት። ማን ነው ገብቶልኛል። የትላንትና የላኩት ሰው አልገባልኝም። እስቲ ያን message ኡ እንዲታይልኝ ፈልጌ እኮ ነው።
እሺ የቤት ቤት ቁጥር አሁን የደወልክበት ነው?
አይደለም፣ ሌላ ቁጥሩን እነግርሃለሁ። በሌላ ስልክ ቁጥሩ ነው ደወልኩ። አስር አስር ስልሳ አንድ ስልሳ አንድ አርባ ሰባት አርባ ሰባት ሰላሳ አራት ሰላሳ አራት
አዎ የትላንትና ሰባት ሰዓት ሰባት ሰዓት ተኩል send ያደረኩት አልገባልኝም። የአሁኑ ደግሞ ገብቶልኛል። message ማን ነው መጥቶልኝ ነበር።
ስንት ብር ነው ያልከኝ?
ሰባት መቶ ብር
በሳንቲም ፔ ነው አይደል ያደረግከው? ዊዝዶ
በሳንቲም ቤት አዎ፣ በቃ process ላይ ነው። እሺ፣ ለሳንቲም ፔ አሳውቃቸዋለሁ፣ ይገባልሃል።
አዎ፣ አዎ፣ በሳንቲም ቤት ነው።
እሺ፣ ለሳንቲም ፔዎች አሳውቃቸዋለኝ። እሺ፣ ትንሽ ጠብቅ።
እሺ፣ እዚሁ ወይ ልዝጋ ወይስ እዚሁ ልጠብቅ?
አይ፣ አይደለም፣ ዝጋውና ይገባል።
እሺ በቃ ይገባል። message ይመጣልኛል። ያ message እኮ ነው ብርም ስጠይቀው አልገባልኝም። message ም አልመጣልኝም።
አይ ያለ አልገባልህም። process ላይ ነው ያለው።
አለ አይደል?
አዎ
እሺ፣ ያው message እንዲገባልኝ አድርገሽ።
እሺ።
እሺ፣ እናመሰግናለን።